ሄሎ
ጤና ይስጥልኝ።
ወይ ጤና ስኔ አብሮ ስልን ኮዱ አለቀቅም አለ ታውቂያለሽ?
ሀሸር ኮዱን ትነግረኛለህ አባ?
አዎ ዘጠና ሰባት
እሺ ዘጠና ሰባት ሀምሳ አራት እሺ ሀያ ስምንት እሺ
ሰባት
ሎስት ነው። እሺ እ lost ነው። ተሸንፏል።
ሁሉም ሶስት ነው አራት red አለው።
ቃያለሁ አዎ በቃ እሺ።
እሺ እሺ